በኢትዮጵያ
ማሽን ጥገና ብልሽት ለማስጠቀም
ደንበኛችሁ ከዚህ በፊት ደውሎ አስመዝግቦ ነበር እዚህ?
አዎ ደውዬ ነበረ። ምንም አልተስተካከልልኝ።
ዛሬ ነው ያስመዘግበው።
መጥተው አይ አይ አሁን ለማስመዝገብ ነው። ባለፈ መጡ፣ አስተካከሉት፣ መልሰው ተበላሽ።
ተመልሶ ተበላሸ።
አዎ በረዶ አይዞ
እህ. እሺ ደንበኛችን አንድ መስመር ላይ ይጠብቁኝ። እባክዎትን የቤቲንግ መለያ ቁጥሩን ይንገሩኝና ሌሎት
ቲን ነምበር ነበር እንትን ነው እሺ ነ- ይንገሩኝ TIN number ኡን ሁለት ዜሮ ሁለት ዜሮ
ሰማንያ አምስት ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሰማንያ አራት ሀምሳ ዘጠኝ ሰማንያ አራት ሀምሳ ዘጠኝ
አዎ
እሺ አንዴ ይጠብቁ።
እሺ
አጋት ባርና ሬስቶራንት ናት።
አዎ አዎ
ብልሽቱ በረዶ አይዝም ነው ያሉኝ።
በረዶ አይዝም ነው በረዶ አይዝም አያቀዘቅም
እሺ እባክዎትን ሙሉ ስሙን ይንገሩኝ።
ብርሃኑ ዘበርግ
ስልክ ቁጥር አሁን የደወሉበትን ልመዝገብ ወይስ ተቀያሪ አዎ ይሰጡኛል?
አዎ ይመ- እሺ የት አካባቢ ነው የሚገኘው ልዩ ቦታው?
ካራ መዳን አለም መውጫ
እሺ ደንበኛችን ቅሬታዎትን መዝግቤልዎታለሁ። የጥገና ባለሙያዎች መጥተው ችግሩን ያዩልዎታል።
እሺ አመሰግናለሁ ሌላ ምረዳዎች ነገር አለ?
በቃ አመሰግናለሁ እኛው ነው እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በላይ ያስቀምጡልን። መልካም ቀን።
አመሰግናለሁ